ሄሎ
ሄሎ እስካሁን አልገባልኝም። ወደ account አስተላልፌው አል- አልገባም።
መቼ ነበር ያደረከው?
ከትናንትና ወዲያ
እ
ከትናንትና ወዲያ
እሺ ቆይ check አድርግልሽ። ቤት ስሜት በዚህ ቁጥር ሲም ነው?
ኮድ ሌላ ቁጥር ነው።
እሺ አይ ንገረኝ ቁጥሩ ሌላ ነው።
ንገረኝ።
ዜሮ ዜሮ ዜሮ ዜሮ
ዜሮ ዘጠኝ
ዜሮ ዜሮ እሺ ዜሮ ዜሮ
ዜሮ አንድ ዜሮ አንድ
ሰላሳ ሰባት ስልሳ ሰላሳ ሰባት ስልሳ
አዎ ሰላሳ ሰባት ስልሳ እሺ ቆይ check ላድርግልክ። ሄሎ
ወይ ወይ አዎ process ላይ ነው። እሺ
እሺ የማጠብቅሻል አዎ ትንሽ ጠብቀን። እሺ እስከ ማታ ድረስ ትንሽ ታገሱን። ይቅርታ በጣም
እንዲህ ሶስተኛ ቀን
አው የዛን ቀን ብዙ transaction ነው እንደዛ የሆነው። እናስተካክላለን። እሺ እኛ እያሳወቅን ስለሆነ እያስተካከሉት ነው። በ SantimPay የተደረጉ transaction ኦች ሁሉም እንደዛ ሆነው ነበር የዛን ቀን።
አረ ትናንትናም እኮ እንደዛ ብሎ ነበር። ያው ሶስት ቀን ሙሉ አዎ አዎ።
አልታወኩም እየጠበቁ እሺ ይቅርታ በጣም እሺ። ይመለስላል ወደ አካውንት።
እሺ እሺ መልካም ቀን።